hello እናቴ ወይ ስልካችሁ እየተቋረጠብኝ።
አዎ ልክ በሰባ አምስት ቤቱ እየደወልኩልሽ ነበረ።
እሺ እናቴ የሁለት ሰው ቦታ ይዣለሁ።
የሁለት ሰው ቦታ ይዘሻል። ከዛ ምንድን ነው ሄደን ወረፋ ምናምን ነው የሚሆነው? ምንድን ነው ያለው?
አይ በዚህ በኦንላይን ስለተመዘገባችሁ የኦንላይን አዎ።
ለብቻ ነው፣ በ- ያልተመዘገበ ለብቻ ስለሆነ ችግር የለውም።
እሺ ከ- ትኬት ለመቁረጥ ነው ይሄኛውን ወረፋ የምናስይዘው ነው?
አዎ አ፣ okay።
እዛው ነው።
ስለዚህ ስንት ስንት ሰዓት ብንደርስ recommend ታደርጊናለሽ? እንደው ከ ex- አስራ ከባለፈው ሁለት experience ተኩል ጀምራችሁ ብትመጡ ጥሩ ነው።
እውነት በይ እውነት ለሁለት ሰዓት ቦታ ቀድመን ቦታ ለመያዝ ቦታ እንድትይዙ ብዬ ነው።
አዎ ገብተሽ አንድ ሰዓት ቦታ ነው።
በ እንደፈለግሽ መያዝ ነው እንጂ ይሄ ቁጥር ምናምን የለውም። አሁን በዚህ በምናስይዘው
ይሄኛው ማለት ነው የ- አዎ ለ- ለ- ማለት አሁን ለምሳሌ አስር ሰው ከፈለግን እናንተ አዎ ትመጣላችሁ ብለን ስለምንጠብቅ ከአስር ሰው በኋላ ሌላ ሰው አናስገባም ማለት ነው።
አዎ ገባኝ። ቦታ እንዳይያዝብን ነው ሌትም ብንሆን እንደማለት ነው።
አዎ ይሄ በቃ የእናንተ ቦታ ነው። ግን ይሄ ይሄ ቦታ ምናምን ብሎ ቁጥር ስለሌለው ቀድማችሁ ከአስራ ሁለት ተኩል ብትገኙ ጥሩ ነው።
እሺ ምክንያቱም እናቴ አንድ ሰዓት ላይ ምናምን ሰው ይመጣል።
አዎ ገባኝ።
እሺ እሺ እሱን ልንገርሽ እና ቦታው የቱ ጋር ነበረ?
ሴምሲ ቅዱስ ሚካኤል ቤተ ክርስቲያንን ያውቁታል።
አውቀዋለሁ።
ከዛ ድልድይ አለች አይደለ?
አዎ አዎ ወደ ወደ ምንድን ነው ወደ ካራ ነው ብቻ ወዴት ወደ ላይ አዎ የሚወጣ አዎ ካራ አዎ ነው ወደ አውቀዋለሁ ላይ አውቀዋለሁ ድልድዩን አውቀዋለሁ። እሺ ቅዱስ ሚካኤል ባለበት ልዩ እሱ ጋር ኢኮኖሚክስ ባለሙያዎች ህንፃ ላይ አለ።
እዛው በመ- በ- በሚካኤል መደዳ ነው ያለው ይሄ ነገር።
በቅዱስ ሚካኤል ቤተክርስቲያን ድልድዩ አለ አይደል? ድልድዩ ስር አዎ ላይ ያለው አዎ ጥሩ። እሺ ስንተኛ ላይ ፎቅ ላይ ነው ምናምን?
የዶንኪቲዩብ ሰራተኞችና ሎጎ ስላለ አይቸግሮትም። አንደኛ ላይ በቃ የዶንኪቲዩብ ሰራተኞች አሉ።
እሺ እኔ እናት አመሰግንሻለሁ።
እሺ እናመሰግናለን።
አዎ ሰላም ሰላም ዋሉ።
ነሽ።